ጤና ይስጥልን ዋሽንግተን የህክምና ማዕከል ጤና ይስጥልኝ እኔ እመቤት ስለ CT scan brain CT scan ስንት ቻርጅ እንደምታደርጉ ለማወቅ ፈልጌ ነው
እሺ without ነው with contrast እም?
with contrast ነው ወይስ without contrast
እም፣ እንደሱ ብለው አልጻፉልኝም brain scan ነው ትንሽ ግድግዳ ተጋጭቼ ስለነበረ ራሴን check ለማድረግ ስለፈለግኩኝ ነው
ታዞልሻል
አዎ brain CT scan ተብሎ ተዞልኛል እሺ brain CT scan without contrast ከሆነ ሁለት ሺ አምስት መቶ ነው with contrast ከሆነ ደግሞ ሶስት ሺ ብር ነው
አ፣ okay ሶስት ሺ የት ነው እንትናችሁ የኔ እመቤት ቦሌ ሩዋንዳ ሩዋንዳ ኤምባሲ ፊት ለፊት ፊት ለፊቱ ላይ አዎ እሺ አመሰግናለሁ ነገ ትሰራላችሁ እንዴ እንሰራለን አዎ እሺ የኔ እመቤት በቃ እሺ እሺ አመሰግናለሁ እሺ